ሄሎ ሄሎ ይሰማል?
ሰላም ነው?
ሰላም ነው?
እ Hello ቪዛ ነው?
አዎ።
እ መረጃ ፈልጌ ነበር ወደ ውጭ ሀገር ለመሄድ ፈልጌ ማለት ነው።
እሺ ደንበኛችን የት ሀገር?
እ ማለት Europe ማለት ነው።
Europe?
አዎ ማለት እሺ።
አሜሪካን አለ አሜሪካ ይኖራል።
አዎ አለ።
እንዴት ነው? ምንድን ነው መስፈርቱ?
እኛ ሙሉ information ነው የምንሰጠው።
እሺ የቲኬት ዋጋም ከፈለጋችሁ እንዴት እሺ።
apply ማድረግ እንዳለቦት
እሺ እሱን ነገር plus አድርጊ።
እሺ